Hello ሰላም ጤና ይስጥልን TeleWin
አብሮ ይስጥልን አለን ምን ልርዳዎት
እንዴት ነው ግን የእናንተ ህጋዊ ነው ይሄ ነገር
አቤት
ይሄ መስመር ህጋዊ ነው
TeleWin ነው TeleWin
ቴሌው ነው
ቴሌቪዥን
ቴሌቪዥን እንትኑ ታዲያ ምንድን ነው ይሄ አምስት መቶ የአየር ሰዓት ልኬዋለሁ ምናምን ምናምን ይላል እሷ ነገር እንዴት ነው አቀያየሩ እሺ TeleWin game ነው። game ኦቹን ሲጫወቱ ሽልማቶች አሉት። ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አምስት መቶ ብር ካርዱ መቼ ተቀየረ? ታዲያ አለኝ እኮ እንዴት አድርገው ወደ ካርድ ይቀየራል?
ይቅርታ game ኦቹን ሲጫወቱ ነበረ።
አዎ
እርግጠኛ ኖት?
እርግጠኛ ነው። ወደ ወዴት ነው የተላከ? ወደ አስራ ሶስት ነው የተላከ፣ ግን በዚህ ነው ወደ እንትኑ
አይ message ገብቶሎት ከሆነ TeleWin የሚል message ገብቶሎት ከሆነ ያለው ሽልማቶች TeleWin ያለው ሽልማቶችን ነው የገባሎት። game ኦችን ሲጫወቱ ይሄንን ሽልማቶች ያገኛሉ። game ኦችን መጫወት ነው እሱ።
አግኝቻለሁ። መቀየር ነው እንጂ አሁን የአየር ሰዓቱን እንዴት አድርገን ቀይራለን ነው ወደ ዘቄ እንትኑ።
እስቲ አንዴ system check ላድርግና መልሼ እደውላለሁ።
እሺ እሺ በዚህ እሺ እሺ እሺ